ሄሎ አብሮ ይስጠን። ሄሎ ሄሎ ድምፅህ ርቋል አባ
ሰማንያ አንድ ሰማንያ ስምንት ላይ Flintstone Home ትደውለው ነበር።
እ ትናንት ሞክሬ ያው አይነሳም። በቃ ተውኩት። መረጃ ፈልጌ ነበር።
እኛም መረጃ ፈልገው ከሆነ ብለን ነው የደወልነው።
እውነት ነው። አዎ ይባላል። አሁን ልነግሮት እችላለሁ ከተመቸት።
አዎ፣ ንገረኝ እሺ፣ በምን ጉዳይ ላይ ነበር መረጃ የፈለጉት?
አይደል? share እየሸጣችሁ ነው Flintstone Home አይደል?
አዎ፣ አክሲዮንም አለ ቤት ስላለ ነው። ለም- በምን ጉዳይ ላይ ነው?
አይ በእሺ አክሲዮን okay፣ አክሲዮን ከሐምሌ አንድ ጀምሮ ገበያ ላይ አውጥተናል። ድርጅቱ ሰላሳ አንድ ዓመት በ construction ላይ የቆየ ድርጅት ሄሎ እ፣ ሄሎ ማም?
እሺ፣ ድምፅህ ይቆራረጣል።
እሺ፣ በሌላ ስልክ ደውሉ።
እሺ እሺ